ጤና ይስጥልኝ ሁሉ ስፖርት ነው ባኮ የሚለዳው
እስቲ ልኬ ልኬ ነበረ ችግሬን በቴሌግራም አስቀምጫለሁኝ እና ነበርኩ ያናገርኩት በዚህ ስልክ አላኩም ቴሌግራም ላይ ሌላ ሁሉ ቁጥር ስፖርት ስልክ የሚል አይደል ቴሌ- ስፖርት የሚለው ዜሮ አይደል ዘጠኝ ሌላ ሰባ ስምንት በየት ላይ ነው የሚልኩት
ዜሮ ዘጠኝ ንገርኛ እሺ ዜሮ ዘጠኝ ምልክበት ሰባ ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ይሄ active አይደለም mutual friend እዛ ጋር እኔ ልክ ያለው እዛ አይታይም ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ዜሮ ስድስት ዜሮ ስድስት በዚህ ልክ ያለው ግን ከኔ እየሄደ አይደለም mutual friend አይደለህም ይልና hi ብዩት ይመልስብኛል አለሁን hi ባልኩበት ይላኩ
እሺ።